ጉዳይ ነው የምጠርቀው።
የቤት ሰራተኛ ፈልጌ ነበር።
መልካም እሺ። የት አካባቢ ኖት?
ቤተል
ስሞትን ማን ልበል?
ተዲላ ከዲለማ
ሸረፋ
መልካም እሺ። በሳምንት ስንት ቀን ነው የፈለጉት?
የሙሉ የለም።
በአጠቃላይ አዎ፣ የለም። በተመላላሽ ነው እኛ ጋር ያሉ ባለሙያዎች።
ኦ፣ አይ እኔ ለሙሉ ነበር የፈለግኩት አጠቃላይ።
OK፣ እንደዛ የተመዘገቡ ባለሙያዎች የሉንም።
እም፣
እሺ፣ ይቅርታና information ኬት ነበር የሰሙት ስለኛ
አሁን ፌስቡክ ላይ አይቼ ነው።
ፌስቡክ ላይ ነው ያየሁት። እሺ፣ እ፣ መልካም እሺ፣ መልካም ቀን።
እሺ